Hello ሌላ ጤና ይስጥልኝ።
አብሮ ይስጥልኝ። ፕሪንስቶን ሆምስ ነው የደወሉት። ምን ልርዳዎት?
እንትን የሆነ ወደ ሳር ቤት አካባቢ የሆነ site አላችሁ ሲባል ሰምቼ ነበር።
አዎ ወደ ቫቲካን አለና ወደ ቫቲካን exactly።
አዎ።
አዎ እስኪ ስለ እሱ እንትን ንገሪኝ። ዋጋው ባለ ሁለት መኝታ ቤት አዎ፣ እን- እኔ ቀጠሮ ነው የማስይዝሎት። ወደ office መጥተው ነው የሽያጭ አማካሪዎች የሚያስረዱት። ባለ ሁለትም ባለ አንድም ባለ ሶስትም አለ መኝታ ቤት። በእርግጥ እሺ አዎ፣ ግን detail ኡን እነሱ ናቸው የሚያስረዱት።
በቃ እሺ እሺ። አይ ቅድምም ደውዬ ነበረ እንደዚህ ብላኝ ነበር። ሌላ አማራጭ ካለ ብዬ ነበር።
okay፣ ወይ እንዲደውሉት ላድርግ። መምጣት እስኪ አይችልም ደው- ወደ office።
አሁን አሁን አልችልም። የሆነ ሰው ጠይቆኝ ነበር። ለእኔ አይደለም በቃ።
ሰው አሃ።
urgent ፈልጎ ነው ችግር የለም እና እንዲደውሉት አለ አደርጋለሁ።
ሲባል ስለሰማው በቃ እንዲደውሉት አደርጋለሁ።
እሺ ቁጥሬ ይት- ይታያል።
አዎ፣ አዎ፣ ዘጠና እሺ።
ሰባት መጨረሻ።
አዎ እሺ፣ እሺ።
ስሞትም አልበል አንተ ነህ።
አንተ ነህ። እሺ፣ እሺ፣ አዎ እሺ።
እሺ